Hello ጤና ይስጥልኝ ቤተሰቤት
ጤና ይስጥልኝ።
አቤት በለን።
እንትን password forgot ብዬ እስካሁን message አልተላከልኝም።
code code አላከልም በ SMS።
አዎ message አልገባልኝም።
እሺ መቼ ነው የሞከርከው? አሁን ገና ነው የሞከርከው? አባ ኧረ ትላንት ማታ እሺ አንዴ ጠዋትም ጠብቀኝ።
ቴሌግራም ላይ አውርቼ ነበር፣ አልተላከልኝም።
እሺ መስመር ላይ ጠብቀኝ አንዴ። እሺ ከትላንት ጀምሮ ኮድ እየላከላቸው አይደለም። ኮድ ጋር password ሲልም ይገባላቸው ግን ይሄ የአንድ ሰው ብቻ ጥያቄ አይደለም። ተሱ አዎ ትላንት ማታም እንደዛው፣ ከዛ በኋላ ዛሬም ቀሉ check እናደርገዋለን። እሺ አባ እሺ እሺ፣ እናመሰግናለን። መልካም ቀን